የናይት ስፖርት ነው እባክዎ የምንወደው።
እንትን ይሄ ሁሉ ስፖርት ማለት ነው ቦነስ ሰጥቶኝ ቦነስ ብዙ ጊዜ ለምንድን ነው እንትን odd ኦችን የማይቆርጥልኝ ትልልቅ odd ኦችን
ስንት ነበረ? ሀምሳ ብር ካልሆነ አይቆርጥልዎት።
አራት መቶ ምናምን አራት መቶ አስር ብር ምናምን የሚለዎትን ፎቶ ያንሱና በቴሌግራም ይላኩልን።
እ እ የሚለዎትን ፎቶ ያንሱና በቴሌግራማችን ይላኩልን።
እሺ አንድም right ያላደረገልኝ አለ በስምንት ምናምን በቃ ወይ ራ- አሸንፋል ወይ ተሸንፋል አላለም።
ይላኩ ቴሌግራም ላይ እሺ እሺ በዚህ ነው የምትጠቀሙት?
ቁጥር የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት ነው ያልሽው? እሺ አስራ ስድስት
እሺ አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ቴንኪው